ሰው ስልክ ላይ ጆሮ አይዘጋ ሰው ጆሮ ላይ አይዘጋ አለለም። Hello ጤና ይስጥልን።
አቤት ተቋርጦ ነው?
ተቋርጦ ነው። አዎ oh okay። So እኔ እኔ የደወልኩትኝ ከዊፕላስ technology solution ነበር። እኛ መተግበሪያ ወይንም application ነው download develop ያደረግነው። so እናንተ ድርጅታችሁን እዛ ላይ በማስመዝገብ በነፃ ማስተዋወቅ ትችላላችሁ። እኛ ከን- እኛ ከእናንተ የምንቀበለው ምንም አይነት fee ወይም ክፍያ የለም። ከእናንተ የሚጠበቀው application ኑን download አድርጋችሁ እ፣ service ኣችሁንና አድራሻችሁን እዛ ላይ በ- በመለጠፍ ማስተዋወቅ ነው።
እሺ ቆይ ልደውልልሽ። አንድ ለቅሶ ቤት ሆኜ ነው።
ችግር የለውም። እ፣ link ኡን በዚህ ስልክ ልካለው። አመሰግናለሁ። መልካም ቀን።
እሺ